ሄሎ ሄሎ ሰላም ነው? ከቤተሰቤ ነበር። መቶ ሀምሳ ብር deposit አድርገው ነበር
ያው ነው።
እ ገቢ ሆኖልዎታል። እሺ ለማሳወቅ ነው።
hello ሰሙኝ?
ስማ ነው እየሰማ ነው።
deposit ያደረጉት መቶ ሀምሳ ብር ገቢ ሆኖልዎታል ላሳውቅዎት ብዬ ነው።
አስተያየት
እ እ ገቢ
አስተካክለሽ ሆኖልዎታል። እሺ አዎ ተስተካክሏል።
አስተካክለሽ አዎ ተስተካክሏል።
እሺ Best Bet ነው አዎ Best Bet
Best Bet ነው።
አዎ Best Bet ነው።
አመሰግናለሁ።
እሺ እናመሰግናለን። መልካም ምሽት።